ሄሎ ሄሎ
አቤት፣ ጤና ይስጥልኝ።
አብሮ ይስጥልን።
እ ፒክሰል ነው
እ እ ፒክሰል።
እ
እሺ፣ እኔ ከዊ ፕላስ ሶሉሽን ነበር የደወልኩት እሺ፣ እና ባለፈው app ላይ ተመዝግባችሁ ነበር እና
እሺ፣ አሁን ላይ የተመዘገቡትን active እያደረግን ስለሆነ እሺ።
system ላይ የሚሞሉ እ ነገሮች አሉ። እሱን እንድትነግረኝ ነበር።
ምን ያለን ጋር እ ትክክለኛ የድርጅታችሁ ስም ምን ነበር?
እ ፒክስል ተብሎ ነው የሚጠራው።
እ ፒክስል ምንድን ነው እ አገልግሎቱ? አገልግሎቱ እ ምንድን ነው?
አንዴ መልስ ልደውልልህ።
እሺ